hello ጤና ይስጥልኝ ቤስት ቤት hello
ሄሎ
ሄሎ አቤት
betting በልቼ ነበርና withdraw ሳደርግ ወደ ባንክ አካውንቴ አልገባልኝም።
እሺ Best Bet የምትጠቀምበት ስልክ ነው የደወልከው?
አዎ እሺ ስንት ብር ነበር?
አራት መቶ ሀምሳ ብር
ገብቶልሃል እኮ አራት መቶ ሀምሳ ብር። ሌላ?
ግን account okay አካውንቴ ላይ እኮ እንትን አላለኝም አልደመረልኝም። ሞባይል ባንክ ወደ ንግድ ባንክ ነው አይደለ?
አዎ መጨረሻው አስራ አራት ልዑል ዳንኤል።
አዎ አዎ ገብቶልሃል። check አድርገው እሺ። ድጋሚ check አድርገው።
እም፣ እሺ አመሰግናለሁ።
እሺ እሺ፣ መልካም ቀን።